hello
ሰላም ነው።
ጤና ይስጥልን ቤት ቤት
deposit ነበረ ከሁለት ቀን በፊት ያረፍኩና ምን ድሮ
ዲፖዚት እሺ አልገባልህ በፊት ነው አልገባልኝም እስካሁን
እሺ ቤት ቤት ቁጥርን ንገረኝ
ዘጠኝ ሰላሳ ሰባት ዘጠኝ ሰላሳ ሰባት
ዘጠና አንድ ዘጠና አንድ
ሰማንያ ሶስት ሀያ ሶስት
ሰማንያ ሶስት ሀያ ሶስት ስንት ብር ነው ሁለት ሺ አምስት መቶ
ከትናንት ወዲያ ነው ያልከኝ አዎ ሁለት ጠዋት ላይ
እሺ ትንሽ ጠብቀኝ የሌለ
እሺ
ሁለት ሺህ እንትን ያልከኝ ሁለት ሺ አምስት መቶ
ሁለት ሺህ አምስት መቶ ሀያ ነው ሁለት ሺህ አምስት መቶ አይ ሁለት ሺ አምስት መቶ ብቻ ሁለት ነው።
ሺህ አምስት መቶ failed ነው የሆነው
እና ወደ account- ወዴት ነው የሄደው?
እዛው የ- ወ- በቴሌ ብር ነው የተጠቀምከው በ CBE ብር ነው እዛው CBE ብር ላይ ነው ያለው account ላይ CBE ብር ላይ እኮ አልገባም ታዲያ
failed ካለ ወዛው ከ account አልወጣም ማለት ነው። ገና transaction ኡ ተቋርጧል።
CBE ብር ጋር ደውዬ ነበር እና እነሱ transaction ፈጽመናል ID ም ልከውልኛል ትራንዛክሽን ዲፖዚት ቴክስት የተፈጸመበት- ልከውልህ ነበር?
አዎ
እስቲ ቴሌግራም ልክልህ ነበር? ቴሌግራም ላይ ልክ ያለው ወዲያው ልክ ያለው አሳውቃለሁ እሺ።
ጻፋ ጠብቅ ምናምን ብላቸዋል ግን እስካሁን ምንም የለም እስ- ስም ማን ነው ቴሌግራም ላይ?
እ፣ በሂብሩ ቋንቋ ነው ያለው የሆነ ስልክ ቁጥር ላይ ልንገርሽ እሺ ቁጥርን ንገረኝ።
ዜሮ ዘጠኝ ሰላሳ ሰባት ዘጠና አንድ
ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ዘጠና አንድ አንድ
ሰማንያ ሶስት ሀያ ሶስት
ሰማንያ ሶስት ሀያ ሶስት አንድ ሺህ ሶስት መቶም ጠይቀህ ነበር?
አንድ ሺህ ሶስት መቶ አይደለም ሁለት ሺህ አምስት መቶ ነው ሌላ ሌላው ገብቷልኝ okay አዎ አገኘሁት። በቃ እሺ ልክልሃለሁ። CBE ቁጥርህን ልከህልን ነበር?
CBE ቁጥር ራሱ ነው ይሄ በኤስቢ ቁጥር ነው።
አዎ።
እሺ በቃ ልክላችኋለሁ። ድጋሚ።
ይቆያል ወይስ ምን ያህል ለቻፓ ነው የምታሳውቁት አዎ ተቻፓ አይደል ያደረገው?
ለቻፓ ነው ግን አሁን ለቀን አሁን ነው ምንድን ነው ምን እንደተፈጠረ ቢያንስ አይነገረኝም አዎ ትንሽ CBE ላይ ትንሽ ችግር ነበርና እም።
ለአንተ ብቻ አይደለም የሌሎችም ነበርና የተስተካከለ ነው።
ሌላ ግን እየገባ ነበረ ከዛ በኋላ deposit ብዙ አድርጌያለሁ አዎ የዛን ቀን ነበር ትንሽ ችግር የነበረው።
እም።
ይስተካከላል። አሳውቅላለሁ።
እሺ እሺ እሺ፣ አመሰግና- አመሰግናለሁ።